ክፍል ሶስት ገብረ የገብረ ግስ አረባብ ገብረ አደረገ ወይም ሰራ። ይገብር ያደርጋል። ይግበር ያደርግ ዘንድ ይግበር ያድርግ። ገቢር ገቢሮት ማድረግ ገባሪ ያደረገ ገባሪያን ያደረጉ ገባሪት ያደረገች ገባሪያት ያደረጉ ግቡር የተደረገ ገባሪ አድራጊ ግብር ስራ ግብረት አደራረግ አድራጎት አድርጎት ወይም አድራጎት ምግባር ምግባር ተግባር ስራ። የገብረ ሰርዌ አንደኛ ሰክረ ሰክረ ሰከረ ይሰክር ይሰክራል ይስክር ይሰክር ዘንድ ይስክር ይስከር ሰኪር ሰኪሮት መስከር ሰካሪ የሰከረ ሰካርያን የሰከሩ ሰካሪት የሰከረች ሰካርያት የሰከሩ ስኩር የሰከረ ሰካር ሰካሪ ሰካሪ ስካር ስካር። ሁለተኛ ሰርዌ መልሃ መልሃ መዘዘ ይመልህ ይመዛል ይምላህ ይመዝ ዘንድ ይምላህ ይምዘዝ መሊህ መሊሆት መምዘዝ መላሂ የመዘዘ መላህያን የመዘዙ መላሂት የመዘዘች መላህያት የመዘዙ ምሉህ የተመዘዘ ወይም ምዝ መላሂ ነቃይ ምልህ ምዝ ምግባር በልዓም እንደ መልሃ ይረባል። ወድቀ ወደቀ ሶስተኛ የገብረ ሰርዌ ነው። ወድቀ ወድቀ ወደቀ ይወድቅ ይወድቃል። ይደቅ ይወድቅ ዘንድ ይደቅ ይውደቅ። ወዲቅ ወዲቆት መውደቅ ወዳቂ የወደቀ ወዳቀያን የወደቁ ወዳቂት የወደቀች ወዳቀያት የወደቁ ውዱቅ የተጣለ ውዳቂ ወዳቂ ወዳቂ ድቀት ውድቀት። አራተኛ ሰርዌ መስወ መስወ ቀለጠ ይመሱ ይቀልጣል ይምሱ ይቀልጥ ዘንድ ይምሱ ይቅለጥ መሲው መሲዎት መቅለጥ መሳዊ የቀለጠ መሳውያን የቀለጡ መሳዊት የቀለጠች መሳውያት የቀለጡ ምስው ቅልጥ መሳዊ ቀላጭ። አምስተኛ ሰርዌ መስየ መስየ መሸ ይመሲ ይመሻል ይምሲ ይመሽ ዘንድ ይምሲ ይምሽ መስዮ መስዮት መምሸት ምስየት ምሽት ተፈጸመ የገብረ እርባ ከነሰራዊቱ